Hello
Hello hello አቤት ማን ልበል?
ማን ልበል የኔ እናት ድርጅት ላይ ነው የደወልሽው ግሎሪ real estate
እ የት ቦታ ምን
እ ምንድን ነው ያልሽው ያው Hello ቴሌ እንዳይዘጋልሽ ስልክሽ Hello ቴሌን የደወልሽው ስልክሽ እንዳይዘጋ
እሺ እሺ ይሄ ስራ ስልክ ነው ካልሆነ ሲም ካርድሽ ይዘጋል
አረላ እንዳይዘጋ እሺ እንዳትደውያ ካሁን በኋላ እሺ
እሺ